ሄሎ hello ጤና ይስጥልን።
ደህና ነሽ?
እና ዊፕ ከዊ ፕላስ ሶሉሽን ነው የምደውለው።
እ?
ከዊ ፕላስ ሶሉሽን ነው የምደውለው።
እም- ከየት?
We Plus Solution
okay okay እሺ እሺ እ፣ ባለፈው application ኣችን ላይ ልክ ነሽ ልክ ነሽ እሺ አዎ ልክ ነሽ መንገድ ላይ ስለሆንኩ ነው እሺ
እሺ። እና ሲገቡ ል- ልደውል መልሼ ወይስ ቤት ልደውላቸው እስኪ እኔ አሁን እ?
ሂሳብ ነው አይደል እ? እ?
ሂሳብ ነው አይደል አይ አይደለም፣ እ እ፣ አ- አድራሻ ምናምን ለመሙላት ነው።
ያልተሞላ ነገር አለ አዎ ሰኞ ልምጣ መንገድ ነኝ ያለሁት አሁን እ፣ እሺ። ሰኞ ልደውልሽ።
እሺ
ሰላም ዋል።